ዛሬ ሐሙስ ነው።
ሽንፈንፍናቸው
hello ሰላም ነው?
ሰላም ደህና
እ፣ ይቅርታ brain MRI ታዞልን ነበር።
እሺ information ፈልጌ ነው።
እሺ
እ፣ ስንት ነው ዋጋው?
ሶስት with contrast ነው without ነው የሚለው I think without ነው፣ ግን ሁለቱንም ንገሪኝ እስኪ።
እሺ without ከሆነ አምስት ሺ ሶስት መቶ ነው ዊዝ ከሆነ ሶስት ሺ ሶስት መቶ ያስጨምሩታል
okay፣ ስምንት ሺህ ስድስት መቶ ማለት ነው።
አዎ አዎ
እሺ ወረፋስ?
ወረፋ መምጣት ይችላሉ ታ- ታካሚው ምን አይነት ሁኔታ ላይ ነው ያለው
አይ ጥ- ጤነኛ በቃ መጣው ያው ውስጥ ሰው ካለ ይጠብቃሉ የተወሰነ
አሀ፣ በ schedule አይደለም፣ እዛው አዎ።
መቶ ነው።
አዎ መምጣት ይችላሉ
ኦኬ፣ እሺ፣ እሺ፣ thank you።